hello ጤና ይስጥልን bet ቤት ሰላም ነው።
እግዚአብሔር ይመስገን።
የድሮ ብዬ አልገባልኝ ነው።
ዛሬ ነው አ በዚህ ቁጥር አ እሺ፣ አንድ መስመር ላይ ጠብቀኝ። ስንት ብር ነበር?
አስራ ምናምን ሺህ አይችልኝ ግን አይ እሺ፣ ችግር የለውም እኔ check አደርገዋለሁ።
screenshot አድርጌ ልክልሻለሁ። ቴሌግራሜ ልኬልሽ ነበር። አሁን ጭማሪ ስለጨመርኩበት okay ብዙ አልገባም። አሁን shot አድርጌ ልክልሽ።
እሺ፣ ቆይ አንድ ጠብቀኝ መስመር ላይ እና ቁጥርን check ላደርግ። ሲደመር ነው አይደለ? በአንድ ላይ አይደለም።
አንድ ላይ አደረኩ። ስድስት ሺህ አራት መቶ አንድ ሺህ ዘጠኝ መቶ ብር ሁለት ሺህ አምስት አምስት አንድ ሺህ ስድስት ነው።
ያው አሁን አድርጌልሃለሁ። እሺ check አድርገው።
እሺ እንዳለ አስገባሽ ነው።
አዎ confirmation የሚጠይቁትን አስገብቼልሃለሁ። ያልገባ ካለ ደውልልኝ ወይ ደውልልኝ፣ or ደግሞ ቴሌግራም ላይ